Hello ሰላም ነው። ከወዳ ቤክል Manufacturing ነበር ልደውልልህ። ከወዳ ቤክል Manufacturing
እሺ
ዛሬ ስምንት ሰዓት ፈተና ነበር ካ
አዎ ወይ ገቢዎች አልጨረስኩም ነበረን ኦዲት እያስደረግኩ ስለነበረ ነው መምጣት ያልቻልኩት።
ነገ ሶስት ሰዓት ትችላለህ?
ስንት ሰዓት ላይ?
ነገ ሶስት ሰዓት ገና አልጨረስኩም። ለነገ ምን ያደራልኝ? ሌላ ጊዜ መሆን ይችላል?
እስቲ ኤችአሯ ልጠይቅልህና እሺ የምትለኝን እንትን ከሆነ ደውዬ እነግርሃለሁ። ችግር የለውም።
እሺ እሺ